የፌስቲቪክ ጤና ይስጥልኝ በሽፌት ባለፈው ድሮ አርቢት እሺ ማለት ንገረኝ ባልገባል ዜሮ ዘጠኝ ስልሳ ስልሳ ስልሳ ዘጠኝ ስልሳ ዘጠኝ ዜሮ ሁለት
እሺ ስልሳ ስድስት
መቼ ነው ቅዳሜ በአናት ስልክ ያደርግ እስካሁን ድረስ አልገባልኝ።
ስንት ብር ነው ሁለት ሺ እ
ሁለት ሺ
ቅዳሜ ማለት ቀኑ ታስታውሰዋለህ ቀኑ
ቅዳሜ ነው ባለፈው ሳምንት ቅዳሜ በፈረንጅ በፈረንጅ ሀያ ዘጠኝ ነው እንጂ አላውቅም። እስኪ እናንተ ፈልጉ መሰለኝ ቀላላችሁ
ይቅርታ ይቅርታ ወንድሜ ብሩን አንዴ ታ- ደግምልኝ
እሱ ቁጥሩ ነው አይ በ- ብሩ መጠኑ ስንት ነበር ያልክ ሁለት ሺ ሁለት ሺህ ብር ሁለት ሺህ ገብቶልሃል እሺ አልገባልኝም እስካሁን ድረስ በአናት ስልክ ያደርግ እስካሁን ቴሌ ድረስ ብር አልገባልኝም።
ቁጥር አይነት ንገረኝ ዜሮ ዘጠኝ ስልሳ እ ስልሳ ዘጠኝ ዜሮ ሁለት አስራ ስድስት
የሳንቲሞች ስልክ ተሰጥቶ ደውለህላቸዋል እንዴ ወንድም አዎ ደውያለሁ። እነሱ ስልክ አያነሱም።
እሺ አሁን በምነግር ቁጥር ደውልላቸውና ተልኮላችኋል እባካችሁን approve አድርጉልኝ በላቸው። እኛ ስንልክላቸው ቆይ ትንሽ ጠብቁ እያሉን ስለሆነ maybe እናንተ influence ስለሚያስፈልጋቸው ደው- ደውል- ደውልላቸውና አሁን በምነግር ቁጥር ልከውላችኋል። አሁን መጨረሻ ላይ ላኩላችሁ የሁለት ሺህ ብሯ transaction ነው። approve አድርጉልኝ ገ- በእና- በእነሱ side ገብተዋል የሚለው ግን እኔ ጋር አልደረሰም። እናንተ ጋር እንዲታይልኝ እፈልጋለሁ ምናምን በላቸው።
እሺ ልንገርህ ዘጠና ሶስት ስልሳ
እሺ እሺ አባት